Hello ሰላም ጤና ይስጥልኝ። ቴሌቪዥን
እግዚአብሔር ይመስገን ሰላም ነው። ጤና ይስጥልኝ።
አለን ምን ልርዳት?
ካርድ እየቆረጠ ስልክ አስራ ዘጠኝ ብር ነበረው አሁን አስራ ሶስት ብር ነው ይላል። ካርድ እየወሰደ እምቢ አለኝ።
የቴሌቪዥን game ደንበኛ ከሆኑ በየቀኑ ትኬት ስለሚገባሉት ነው። በሚገባሉት ትኬት game ኦችን መጫወት ነው። እርሶ game ኦችን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
ማቋረጥ አይቻልም።
ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ
ከእሱ ጋር ከእሱ ጋር አንቺ ማቋረጥ አትችይልም?
እችላለሁ። ላቋርጠሎት እኔ አዎ
እሺ፣ አስ- ስልክ ቁጥሮት
እ?
በዚህ ቁጥር ነው በአስራ አስራ ስምንት አስራ አንድ አስራ አንድ ሀምሳ ሶስት ትክክል። አዎ
እሺ፣ ተቋርጠው አቋርጠውታል። ከዚህ በ-
እም፣ አስራ ዘጠኝ ብር ነበረ አሁን አስራ ሶስት ብር ነው ይላል። በራሱ ጊዜ እንዴት ይቆርጣል?
አ- አንድ ደንበኛ ከሆኑ ትኬት ስለሚገባሉት ነው። በሚገባሉት ትኬት ደግሞ እርሶ game ኦችን መጫወት ነው። እኛ ጋር ዛሬ ሁለት ብር ቆርጦቦታል ደንበኛ ስለነበሩ።
እም፣ አሁን ተቋርጧል፣ አቋርጠውታል።
እሺ